hello፣ ሰላም ጤና ይስጥልኝ አለን። ስኬት ቴክኖሎጂ ነበር የደወልከው? ስኬት ቴክኖሎጂ ነበር cash register የደወልከው የነበረው?
ስልኬ
ስኬት። እሺ፣ ቅድም ደውለህ ነበር። ምን ነበረ?
ምን አቢሲኒያ
አይ አቢሲኒያ 8397 ላይ ደውለላቸው።
ሰማንያ ሶስት ዘጠና ሰባት 8397 ላይ አቢሲኒያ ባንክ።
አመሰግናለሁ።
እሺ